ጤና ይስጥልኝ ከ Best Bet ምን ልርዳዎ? ሄሎ ጤና ይስጥልኝ ከስልኮ ደህና ናቸው?
እሺ
እ እሺ ይንገሩኝ እሺ አስራ አንድ እሺ ዘጠና አርባ ስምንት እሺ ሀያ አራት
እሺ lost ነው ይሄ በአንድ ጨዋታ ቀይ ወጥቷል እ
ቀይ ነው በአንድ ጨዋታ
ቀይ ነው አዎ በአንድ ጨዋታ በአንድ ጨዋታ ስንት ለስ- እ ማን ነው
እ ሁለተኛው ቲም እ ሁለተኛው ላይ ያለው ሁለተኛ- ፒኤፍሲ
የሲሲያ አዎ አዎ እና ማስ እንትን የለውም የለውም ኦዱ ጠቅላላ ኦዱ ከሀያ በታች ነው እሺ ደግሞ ሌላ ሌላ ኮድ ልስጥሽ እሺ
ስፖርት አንተ እኮ ቢሳ እሺ አስራ አንድ እሺ ዘጠና እሺ አርባ ዘጠኝ እሺ ሰባ ሶስት
እሺ ይሄም እንደዛው ነው ቀይ ያለው አንድ ቀይ ኧረ ዛሬ አዎ አንድ ቀያ አዎ
እሺ በቃ ቴንኪ እሺ መልካም ቀን ቆይ